ሄሎ ሰላም ጤና ይስጥልን። ችግር
ሰላም አርፈች።
እግዚአብሔር ይመስገን ሰላም አለን። እግዚአብሔር ይመስገን። ተመላሽ የሚደረግ ብር ነበረን እቃ የለም ብላችሁኝ እስካሁን ግን በዚህ ጥቅም ነበር?
አልተመለሰልን። አዎ
ስትሮበሪ ነበር አዎ ሶስት ስትሮበሪ። እሺ አሁን ይደረግልዎታል። ይቅርታ በጣም
እሺ፣ ሁሌም እንደዚህ ነው፣ ግን አሁን አስደርግልኝ።
አስደረግልዎታለሁ። በኋላ ይደውሉ ካልተደረገልዎት ችግር የለም።
እሺ እሺ